Hello
ጤና ይስጥልኝ። ምን ልርዳ ደንበኛችን?
ትላንትና withdrawal ከትላንት ወዲያ withdrawal አድርጌ ነበር ከሁሉ ስፖርት እሺ ብር ትላንትና አስመዝግቤ ነበር፣ ግን እስካሁን ብሩ አልገባልኝም።
በዚህ ስልክ ቁጥር አሁን በደወሉበት ነበር ያስመዘገቡት ደንበኛችን?
አ
እሺ አንዴ መስመር ላይ ጠብቁ የሌለውት እሺ
ደንበኛችን መስመር ላይ ያለው አዎ አለ ይቅርታ ስላስቆየሁት ኦሊያድ ሶሬሳ ነው ሙሉ ስምዎት።
አ አ፣ transaction ኑ fail አድርጎ ብሩ ወደ wallet ዎ ተመልሷል።
ወደ ወደ wallet ተመልሷል።
አዎ አዎ ተመልሷል።
ወደ ደንበኛችን ወደ ሁሉ ስፖርት ማለት ነው።
ወደ ሁሉ ስፖርት wallet ተመልሷል ብሩ። ምናልባት እዛ ላይ አሁን ካላገኙት ሁሉ ስፖርትን ያነጋግሩ፣ active እንዲያደርጉለት ከኛ ጋር ተስተካክሏል።
እሺ እሺ እሺ እሺ ደንበኛችን መልካም ቀን ይሁንልዎ።
ይኸውልህ፣